ደወሉልኝ። ሄሎ ሄሎ
አዎ፣ ስሚ አንተ- አቤት
እና መጀመሪያ ግን እንደዛ አልነበረም፣ win ነበር የሚለው። አይ ቲኬቱ አይ ቲኬቱ አዋ።
ውስጥ ነው።
አሁን ነው አሁን ነው ያስቀደርሽው አይደለ?
አይ አሁን አይደለም እኔ ስከፍተውም ለውስጥ ሆኖ ነው ያየሁት። ቦነስ ነው መጀመሪያ መቶ ብር win ነበር ቦነስ የሚለው።
እንትን የሚለው መጀመሪያ win ነበር የሚለው።
አንተ mark አርግቶ።
shop ነው ያለኸው።
አዎ mark አድርጎ አሁን እዛ እዛ ነኝ። አዎ አዎ ሰራተኛ ነኝ።
mark as paid ወጥቷል ወጥቷል።
እ እ mark as paid የሚል congratulation ትኬት ወጥቷል።
congratulation ኑ መጀመሪያ ወጥቶ ነበረ።
እስኪ እንቺ አና- አናግሩት እሺ፣ እንቺ።
አቅርብልኝ።
አብረን የምንሰራው
ሄሎ ሄሎ ይኸውልሽማ እሺ መጀመሪያ ይኸውልሽ winning ብሎታል። ሙሉ አረንጓዴ ነው።
እ
ሙሉ አረንጓዴ ነው winning ብሎለታል።
እሺ
እና መጣ ከዛ- ወረቀቱን ሰጠኝ፣ ወሰደ ብሩም ማለት ነው።
mark as paid ወጥቶ
አዎ congratulation ትኬት ማውጣት ወጥቷል። አዎ እስቲ ፎቶውን ላክልኝ። ፎቶ አንሳና ላክልኝ።
እሺ ይዘው ነው ቴ- ወረቀቱን ይዘው ነው ያንን ያንን የተሞላውን congratulation ወረቀት ነው።
የምትለዋን ትኬት ፎቶ አንስተ ቴሌግራም ላክልኝ።
ቴሌግራም ላይ ቴሌግራም ላከው?
ላይ አዎ፣ ይኸው እሺ።
አሁን እያ- እያ- አየዋለሁ።
እሺ እሺ እሺ ስሚ እንጂ